ተነስተልን ዋሽንግተን ስናማከር ከየካቲት ሶስት ነበር የምደውለው እሺ እና chest CT with contrast ያለው patient ነበር እና ኦክሲጅን ላይ ነው። creatinine ም አንድ ላይ ሰርታችሁ እንድትሰሩልን ነበር።
እህ chest CT with contrast እና creatinine አንድ ላይ እሺ። ዋጋውን ለዚህ
chest scan ነው አይደል?
አዎ አዎ፣ without contrast ዊዝ ዊዝ
እሺ with contrast ከሆነ ሰባት ሺ ዘጠኝ መቶ ስልሳ ብር
ሰባት ዘጠኝ መቶ እሺ። creatinine ስንት ነው?
ምን አልሽ?
creatinine ስንት ነው የምትሰሩት?
አልሰማሁሽም። hello hello አቤት፣ አይሰማም።
ወይ አሁን እሺ፣ ይሰማል። ስንት ነው? creatinine ስንት ነው?
ስላልሰማሁሽ ነው hello።
ያልኩኝ። ወይዬ እሺ፣ creatinine ስንት ነው የሚሰራው? creatinine እናንተ ጋር እንዲሰራል። hello hello hello፣ አቤት፣ ክረብሲኝ ነው ያልሽው?
hello።
አቤት አዎ አዎ፣ creatinine ነው። አዎ አዎ። hello እሺ፣ ደውልልሻለሁ። ይመችሽ፣ ጠይቂኝ።
እሺ እሺ እሺ